ነበርና አሁን ይህም በሰባ ብር ከስልሳ አድርገው። ሄሎ ሰላም ነው።
ሰላም
እንትን አካውንቴ ላይ እሺ እ፣ እየተጫወትኩ እያለ ብር ዊዝድሮ አደረግኩ።
ኦኬ እሺ ቃል ግን፣ ላይ ትጠብቀኛለህ እሺ ያየ እየመጡ ነው አሁን። ቆይ ልጠይቀኝ። እሱን ትቼዋለሁ። አሁን ቶሎ ቶሎ ሲመጡ ፈርቼ ትቻቸዋለሁ። አዎ፣ አውቶማቲክ ማድረግ ሄሎ።
ይችላል። ሄሎ አንድ ጊዜ ቆይ ላስተላልፍልህ ይቅርታ እሺ እሺ፣ ስንት ብር ነው አይ፣ ይታይሻል?
ድስት ቤት ሄሎ፣ ሄሎ ሰላም ጤና ይስጥልን።
ሰላም ነው እናቴ።
አለን አለን።
እ፣ ብር እየተጫወትኩ ብር ነበረው እሺ እኔ withdraw አላደረኩም ግን እ፣ እ፣ እኔ ሁለት ሺህ ብር withdraw ስል failed አለኝና ብር ግን ወጥቷል እያለኝ ነው እሺ በሺ ቤት ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሰባት
ዜሮ ዘጠኝ
አስራ ሰባት አስራ ሰባት እሺ
ሰላሳ እሺ።
ስልሳ ሶስት ስንት ብር ነው?
ሁለት ሺህ ነበረ እኔ withdraw ያልኩት failed አለኝ።
እሺ ቆይ አንዴ።
ምንም ችግር አንዳንድ መድፈር ግድ ነው
ሁሉም failed ነው ያለው እኮ።
እኮ አዎ። እና ደግሞ ይኸውልሽ በዜሮ ስምንት ያው አንድ ሺህ ብር ወጪ እንደተደረገ history ላይ አሳየኝ።
አንድ ሺህ ብር አንድ ሺህ ብርማ ገብቷል።
ምን ላይ ነው የገባው? እስኪ ንገሪኝ።
እሺ ኤፍሬም የሚል ላይ ኤፍሬም ነው ኤፍሬም አሩዳ ነው የሚለው አሩዳን አይደለ?
ሩዷን።
አዎ
እሺ አዎ፣ ሩዷን ላይ በምንድን ነው ንግድ ባንክ አዎ አንድ ሺህ ሀያ ስምንት ሰላሳ አራት ሰላሳ ስምንት ሁለት ዜሮ አምስት አንድ ሺህ ሀያ ስምንት ሰላ ብሎ ነው የሚጀምረው።
አዎ በቃ ራሱ ጋር ገብቷል።
እሺ መልካም ቀን እሺ እናቴ እሺ